ይኸኛው ሆኗል።
ጠፍታምብላል ይኸኛ ሆነም ይሄን ደውል አለኝ ግን ምንጭደው ሄሎ
ሄሎ አቤት ጤና ይስጥልኝ የአምቡላንስ አገልግሎት ነው?
አዎ ጠብታ አምቡላንስ ነው እሺ እንትን ፈልገን ነበር ከአብዞን ሜትሮሎጂስት ወደ ወደ ጥቁር አንበሳ ኬት አሉኝ ይቅርታ አብዞን እዚህ ወሰን ጋር ያለው የስትሮ አግዘን የስትሮክ ሴንተር አዎ ጥቁር አንበሳ ተደዋውላችሁ ነው ወይንስ እንዲሁ በድንገት ተደዋውለን ከዚህ ደውለው አሁን አንድ አልጋ ስለተገኘ ይዛችኋቸው ነው ስላሉ ነው።
ብለዋቸዋል አዎ መልካም አንድ ጊዜ ጠብቀኝ እሺ ማን ልበል የፔሸንቱን ስም
ሸዋዬ ተሬሳ አንድ ጊዜ እም፣ ሸዋዬ
ተሬሳ ተሬሳ እሺ ምን ነበረ ህመሟ ስትሮክ ነው እ?
ምንድን ነው ህመሟ እነሱ ስትሮክ ነው ያደረጋቸው።
ኦክሲጅን ይጠቀማሉ አዎ ኦክሲጅን ይጠቀማሉ።
በአፍንጫ የሚገባ ቱቦ ነው ወይንስ በአፍንጫ የሚገባ መልካም እሺ እም፣ ጥቁር አንበሳ መቀበላቸውን check ላድርግና መልሼ እደውልላችኋለሁ እሺ።
ስልካችሁ ዜሮ ዘጠኝ አስራ አንድ ሰማንያ አንድ አስራ ሁለት ሰባ አምስት ነው አይደል አዎ በዚህ ስልክ ደውይ።
መልካም እሺ እደውላለሁ መልሼ